የጠብቅልኝ ቃል ኪዳን እንደርጠው
ትላንቱን እንትን ባላንስ አላደረገም። እስካሁን ድረስ ቆይተዋል።
በዚህ ስልክ ቁጥር ነው።
አዎ እሺ፣ ስንት ብር ነው?
ሺ ስምንት መቶ ብር አብሲኔ ባንክ።
እሺ፣ አንዴ መስመር ላይ ጠብቁኝ። ቅርጆ ላይ እንትን እያደረጉት ነው፣ እየጠቀጠቁት ነው።
ገና
አይደለም፣ እርስዎ እየነካኩት ነው መሰለኝ አይደል?
እኔ ምን እየነካካ ነው? ገና እየደወልኩት ነኝ። ለምን አላደረገም? ማታ ጀምሮ እስካሁን በትናንት process ላይ ነው ይገባሉታል።
process ላይ ነው።
አዎ፣
እሺ፣ እንደዛ ከሆነ እሺ፣ መልካም ቀን።
እሺ፣ እንድትለቅቅ ይፈልጋል።
እሺ፣ እኛ ያ እናሳውቃቸዋለን። ለሻፓዎች ይገባሉታል።
ሳቡቅ እሺ፣ መልካም ቀን።